Hello there, Mr. Munkes.
ስድስት የሆነ ሰማንያ ስልሳ ሶስት
ሰማንያ ስልሳ ሶስት
ስልሳ ሶስት ምን ሆነ?
የዝናብ አስጨምሪያ የዝናብ እና ሰማንያ አርባ ሶስት
የዝናብ ለቲም ለራስ አውቁ
የታለ ቲም የለም ሊደሮቻችሁ ቢጃል ጋር እንደውል ቤት ያለ ደውልና እ
በመስኮት ይቅድስ አይታይሽም ዝናብ
እኮ ደውል እኔ ዝናብ እኮ እየዘነበ እኔ ዝናቡ እኔ ዝና- ዝናቡ ስለታየኝ ስላልታየኝ አይደለም ዝናብ እ።
ቢዘንብ ለ- የፈለገ ቢዘንብ እናንተ ለ team leader ወጣ ብለሽ ደውላችሁ team መጠየቅ- leader አችሁ እዚህ ደውሉ እንትን እስካላለ ድረስ እኛ የዝናብ እ።
ብለን የምንጨምረው አይኖርም የዝናብ ለ team ልብ leader አችሁ ለምን አት-
ምንድን ነው?
ጨረስክ
እሺ ሌላም አለ እሺ ሰ- ይሄን ነገር ሰማንያ ሰባ ሶስት
ምንድን ነው እሱ እሱም ቢና ዝናብ እየዘነበ ነው በጣም እዚህ የዝናብ ለቲም ሊደር አሳውቁ እንዴ አሁን እየነገሩ እሱም እሱ ምን ያደርጋል አልጀምርም አልጀምርም
እሺ እሺ አሳውቁ